Hello?
አቤት አቤት፣ ሰላም ነው። የዩቱብ ትምህርት ለመማር ነበረ። እስኪ መስፈርቱን አሳውቀኝ። አሁን ደውዬ ነበር ስልክ ተቋርጦ ነው እንጂ እሺ
እና መስፈርቶቹን እና በኦንላይን ስለሆነ እኔ ካሰላ ነበር የምደውለው እሺ
እንዴት መማር እንደምችል እና ምን እንደሚያስፈልግ ምናምን እስኪ እንድትነግረኝ ነው።
እሺ የሚማሩት በኦንላይን ትምህርት በሳምንት ሶስት ቀን ነው።
እ በኖር- በኦንላይንም በአካልም ተመሳሳይ ነው እና ክፍያችን ደግሞ ሀያ credit hour ነው። ቱ- class ኡ አጠቃላይ እ ሶስት ወር ሀያ credit hour ነው።
እም፣ አንድ credit hour ሰባት መቶ ሀምሳ ብር ነው እና ሙሉ ሀያ credit hour አስራ አምስት ሺህ ነው እና ከዛ በፊት ደግሞ እስከ መጋቢት አስራ ስድስት ከተ- ከተመዘገቡ አስራ ሁለት ሺህ አምስት መቶ ብር ቅናሽ አለው እ፣ ቅድሚያ መመዝገበውት እ፣ እና ኦንላይን ደግሞ ከአንድ ሰዓት ተኩል እስከ ሁለት ሰዓት ማታ ላይ ቪዲዮ record ይደረግና እ፣ በ24 ሰዓት ውስጥ እ፣ ይለቀቃል። የቀን የቀን ቪዲዮ እና ከ24 ሰዓት ውስጥ ካለፈውት የሆነ ምክንያት አሳማኝ ምክንያት ችግር ነገር ካለውበት የሚያሳምን ነገር ከሆነ ድጋሚ ቪዲዮ እንዲለቀቅ እናደርጋለን።
OK።
Hello
አቤት አቤት፣ እ፣ እየሰሙኝ ነው?
አዎ እ፣ እና ያለው መረጃ ይሄ ነው። ሌላ የሚጠይቁኝ ነገር ካለ ይቻላል።
አዎ፣ እሺ በቃ ገባኝ። በቃ እደውልልዎታለሁ።
እሺ ስሞትን መዝግበውት እንዴ ወይስ እንዴት ነው?
አዎ፣ ልዑል ሰገድ።
እ?
አዎ፣ መዝግበው፣ ልዑል ሰገድ።
እሺ ልዑል ሰገድ።
አዎ፣
እሺ ልዑል ሰገድ። እሺ ስልክ ቁጥር
አስራ ዘጠኝ 19 ሀያ ሁለት 22 ሰላሳ አራት 34 ዜሮ 08 ስምንት አድራሻ
አሰላ አርሲ አሰላ።
አዎ እ፣ እሺ እ፣ በኦንላይን ነው መማር የሚፈልጉት?
አዎ በኦንላይን ነው። እኔ ያው አሰላ እንትን ስላለኝ ስራ እሺ በአካል መቅረብ ስለማልችል በ online።
OK እና ማ- ማስታወቂያ መጀመሪያ
አዎ፣ ማስታወቂያ ዩቱብ ላይ አይቼ ዩቲዩብ ላይ ነው።
አዎ ዩቱብ ላይ አይቼ እሺ
በፊትም ፍላጎት ነበረኝ ግን ያው ስልካችሁ ምንም ስላላገኘሁት ድንገት ዛሬ ዩቱብ ላይ ያገኘሁና ደውልኩላችሁ።
እሺ account እንልክልዎታለን መማር ከፈለጉ መማር እንትን ያሉትን አ፣ እና ከዚያ ላይ እንትን account እንልክልዎታለን በዜሮ ዘጠኝ ሰባ አምስት ቤት ስልክ ስለደወሉ እናመሰግናለን። ሌላ መረጃ ካለዎት መጠየቅ ይችላሉ።
እሺ በቃ አመሰግናለሁ።
እሺ መልካም ቀን። ስለደወሉ እጅግ በጣም እናመሰግናለን። እሺ